hello ጤና ይስጥልኝ ቤት ራሄል ነኝ።
ውዴ ተስፋዬ ይኖራል?
ተስፋዬ የለም ጄሪ ብቻ ናት ያለችው።
ብሩኬም የለም?
አዎ ኪም የለም ጄሪ ናት ተረኛ። ማን ልበል?
ማለት ነኝ ከጂጂ ጋር ነው የምደውልልሽ።
እሺ ጄሪ ጋር ላገናኘሽ። ምን ነበረ?
branch እሱ ነው መሰለኝ ችፓን መጥቼ እንትን ኮምፒውተሩ ላይ ብር የለውም deposit ለማድረግ ስላልቻለ ነው የደወልኩልሽ።
እሺ ቆይ አንዴ። እሺ እሷ አለ እሺ ቆይ
አንድ ጠብቅ።
hello
የለም ሮቢት
ሰላም ነው።
አለን ሮቢት እንዴት ነሽ?
short እሱ ላይ account ባዶ ነው።
እ account ባዶ ነው።
አዎ deposit ለመስራት አልቻልኩም። ዜሮ ዜሮ ነው።
የት shop ነው?
ሶስቱ ነው መሰለኝ ሽፋን እ
ሽፋን ሽፋን ነው?
አዎ እኮ ለ deposit ነው ብር ያነሰሽ?
ነው በቃ negative ሆኗል። ዜሮ ዜሮ ነው። እ free ሆኖ ይላል።
እኮ ፋይናንሶች ናቸው ብር ከሌለው ፋይናንሶች ናቸው የሚልኩልሽ።
እሱ አሁን ፋይናንሶች እንዴት ነው ማግኘት እ ቴሌግራም ላይ ያላቸው ስልካቸው ልንገርሽ የቴሌግራሙ
እሺ
ዜሮ